አሎ። ሄሎ።
ሰላም ነኝ። እባክዎ ምን ልርዳው?
አዎ፣ መቼ ደወልኩ? አሁን ደም ደውዬ ነበረ።
ስሜ
ቴሌግራም ላይ screenshot አድርጎ አድርግ ብሎ ልኬ ነበረ። ትላንትም አላ- ትላንትም አላዩም። አሁንም መልሼ ስልክ አላዩም። አሁን ስልኩ ላይ ደውል ደግሞ ስ- ስልኩ ጥሪ አይቀበልም ይላል። ዘጠና ሁለት ቤቱ
ሰሞታል።
አዎ፣ እየሰማው ነው።
እሺ የአቶ ዮሐንስ አድማሱ ነው።
አዎ እሺ የ- የላኩት ቴሌግራም ላይ ደርሰናል። በእኛ በኩል አይተን ስንጨርስ እንደውልሎታለን እንደመያችሁ።
እሺ፣ ገብቷል።
አዎ።
እሺ፣ ሌላ የምረዳት ነገር አለ?
አይ የለም።
እናመሰግናለን። መልካም ቀን።